አድርገው እያሉ እኮ ሄሎ ሄሎ ሄሎ ቤት ቤት ነው። ምን ነበር?
ሰላም ዳዊት አሶሳ ነኝ። ጄሪ ያገናኝ
እሺ እሺ።
ዊንዶ አፕዴት ያደረገችውን አልካ እንዳታጠፋብህ ብዬ እኮ ነው። ይዘን ደግሞ Hello ወይ ዳዊት ጄሪ አንቺ ነሽ አይገባሽ?
አዎ አዎ
እንትን ነው እኮ update ሆኗል ብዬ ነው እኮ ጂአር እኮ install ሊደረግ ሲል እኮ እምቢ አለ። አይተዋል አይደል? እያመጣ የነበረው
እንጃ ጂአር ቪቦክስ እኮ እየሰራ የነበረ እየሰራም ያለ ነው አሁንም እስቲ ቆይ restart ያድርግና install ሊደረግ ሲል ግን feature ኡ እሺ አይልም። አ ይሄን ነገር update አድርጉት ይላል።
እንጃ ብቻ ግን ቪቦክስ እየሰራ ነው ብዬ ነው እኮ እስኪ ካይሮ ሪስታርት ደግሞ ያድርግና አንዴ እንየው። restart አድርግ- ይሄኛውን ግን እንዳታጥፊው ብዬ ነው እሺ በዛው ቪቦክሱ የቱን?
እሱም እየሰራ ስለሆነ እዛው ኮምፒውተሩ ላይ ያለ ቪቦክስ አይ ለምን አጥፈዋለሁ? እኔ እኮ restart ብቻ ነው ያደረኩት።
አሃ restart ብቻ ነው አዎ ሌላ እሺ፣ ነገር እሺ።
አላውቀውም። እስቲ ሲመጣ እንገናኝና እንገባበታለን። restart ብቻ ነው ያደረኩት።
እኮ ያመጣልሻል እዛ ጋር አይደለ ከራሱ accept ብቻ ማለት ነው አይ አይ አይመጣ አይመስለኝም። እንደ እንደገና ላክል connection እንደወጣ አይ መላክ አይጠበቅብም። ግን እኔ ስልከው accept በለኝ ትንሽ ቆይቼ።
እሺ።
እሺ እሺ
ለካ ይሄኛው የለውማ